hello ሰላም ናችሁ? hello hello ሰላም ነው? የትራንስፖርት ክፍል ነው?
መንገደኛ
አዎ የመንገደኞች ማለት ነው።
አዎ።
አስተያየት ለመስጠት ነበር።
እሺ
አዎ፣ እዚህ በትኬት ኤሌክትሮኒክስ የሚቆረጠው ጥሩ ነው። በዚሁ ቀጥሉ።
እሺ hello እናንተ ጋር ጥራት ይጎድለዋል። የሆነ ጫጫታ ነገር አለ።
አዎ።
ጫጫታ ነገር አለ። ታዲያ እንዴት አድርጌ ልናገር?
እህ
ጫጫታ ነገር አለ። አንተ አይሰማኝም።
አሁን hello